ሀሎ ሄሎ አቤት፣ ጤና ይስጥልኝ። አቶ ታምራት ጤና ይስጥልኝ።
ከፊልም ስቶኖስ ነበር የደወልኩሎት።
እሺ፣ ባለፈው ስለ አክሲዮን አውርተን እ፣ ወደ ቅዳሜ አካባቢ check አድርጊ ምን ብለውኝ አልሽ?
ነበረ።
ሀሎ፣ ወደ ቢሮ እመጣለሁ ብለውኝ ነበር ባለፈው።
እሺ።
እ፣ አልተመቾትም መሰለኝ።
አዎ፣ አልተመቸኝም። ለዛ ነው።
okay እሺ። ምናልባት ወይ የሽያጭ ባለሙያ ያሉበት ቦታ ላክሎት መምጣት ካልቻሉ እርስዎ ወደ ቢሮ።
አይ እኔ እመጣለሁ፣ ቢሮ እመጣለሁ።
okay እሺ። መቼ አካባቢ መቾታል ታዲያ? መቼ ይችላል?
በቅዳሜ እንግዲህ፣ ቅዳሜ እመጣለሁ።
እሺ እሺ። ጠዋት ላይ check አደርጎታለሁ። እሺ እሺ።
እሺ። አቶ ታምራት